ጤና ይስጥልኝ ኢንቨስት ቤት
እንትን ላይ betting ላይ እሺ
ሶስት መቶ withdraw ሲያደርግ እሺ
እንትኑ ላይ account ኡ ላይ አልገባ- አልገባም።
መቼ ነበረ ማታ ኢንቨስት ቤት ስልክ ቁጥር የደወልክበት ነው
አይ ስልክ ቁጥሩ ሌላ ነው።
እሺ አንዴ ቁጥሩን ንገረኝ ዜሮ ዘጠኝ እሺ
አሁንም ዜሮ ዘጠኝ
እሺ
አርባ እሺ
ሰላሳ
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ነው ሰላሳ እሺ አርባ ሁለት አስራ አምስት
ጠብቀን እሺ እያየሁልህ ነው እሺ
processing ላይ ነው ያለው እሺ እ፣ ቶሎ እንዲገባ ለቻፓ inform አድርግልሃለሁ እሺ
እሺ መልካም ቀን እስከ ነገ ባለው ነው የሚገባልህ እሺ ትንሽ ታገስ እሺ ይቅርታ እሺ እሺ መልካም ቀን